ሳሄል ነኝ በኩል ነው።
አብሮ ይስጥልን። ቴሌግራም ላይ ልኬ ነበር የሆነ ቁጥር ምን ነበረ ኬጁ? ይቅርታ እ ለአንድ ነው የወጣው።
ትኬት።
አዎ እሺ ማን ልበል ስምህን? የቴሌግራም ስምህን?
አቢሜሌክ
አቢሜሌክ።
አቢሜሌክ ቲክቶክ
ያወራህ ሰው አለ እንዴ አቢሜሌክ?
እ አላዩትም ነው ወይስ ያወራህ ሰው አለ?
ያወራኝ ሰው የለም።
okay እሺ።
እንዳዩት double tick ተደርጓል።
እ ይሰራልሃል? አሁን ሳትዘጋ ሀይል ልትለኝ ትችላለህ?
አዎ እሺ እሺ በለኝና ልሂድልህ እዛው ባለው
እሺ። እ አይድ መሰለኝ ዘግቼው ነው መሰለኝ።
እሺ እሺ በቃ ዝጋውና ችግር የለም አይልሃለሁ። እሺ አንዴ